ጤና ይስጥልን ሄሎ ቪዛ ለምነሽ ነኝ። ባኮድ ምን አይነት የጉዞ መረጃ ልስጥዎት?
እንትን የጉዞ መረጃ ፈልጌ ነበር። አንድ እንትን HIV positive የሆነ ሰው እሺ
ካናዳም ሆነ US ሄዶ በተ- በ visit ሊሆን ይችላል፣ በትምህርት በስራ PR ቢጠይቅ ይሰጠዋል ወይ?
PR
permanent resident ያገኛል ወይ? ከዛ citizenship ም ይሰጠዋል ወይ? ከጊዜ በኋላ ቢጠይቅ።
እሺ ደንበኛችን አንድ መስመር ላይ ጠብቁኝ።
እሺ።
ደንበኛችን መስመር ላይ ኖት?
አለው አለው አዎ ይቻላል።
citizenship ም ያገኛል።
አዎ ይችላል።
okay እሺ፣ thank you እሺ ሄሎ ቪዛ ስለደወሉልን እናመሰግናለን። መልካም ቀን ደንበኛችን።
እሺ እሺ